ሄሎ ሄሎ፣ አቤት።
ጤና ይስጥልኝ። ሰላም ነው አብሮ ይስጥልኝ። ሰላም ነሽ?
አለን። ከቴሌ ነበር የምደውልልህ።
እሺ፣ እሺ።
ቴሌ ብር ተመዝግበህ ነበር አይደል?
እ?
ቴሌ ብር ቴሌ ብር? አዎ።
እና active አልሆነም። active እንድታረግ እንድታንቀሳቀስ እንድሰራበት ነበር የደወልንልህ active እንድናረግልህ።
እሺ፣ active አድርግልኝ።
okay። እሺ፣ ቦታ የት ነው ያንተ?
ቡራዩ ቀራ።
የት?
ቡራዩ፣ ቡራዩ።
ራዲዮ ራዲዮ ነው አይደል? ስም ራዲዮ?
ራዲዮ ሳይሆን ሬድዋን ኢብራሂም መሰል።
አዎ።
አዎ፣
okay። እና የቡራዮ ነው ያንተ ቦታው?
አዎ።
okay፣ ቡራዮ። እሺ፣ በቃ እደውልልሃለሁ፣ መልሼ እደውልልሃለሁ። እሺ፣ እሺ፣ እሺ።
እሺ አባ፣ እሺ።